ሄሎ ጤና ይስጥልኝ ምርት ቤት
እ ሰላም ነው?
ሰላም ነው ሰላም ነው።
እሺ
password ይሄ register ይፈልጋለን። ፓስወርድ
ፓስወርድ ጠፍቶብህ ነው ወይስ አዲስ register እያደረግክ ነው?
password እምቢ አለ።
አዲስ register እያደረግክ ነው?
አዲስ ነው። አዎ።
እሺ password ኡ ምን መሰለህ አጠቃላይ ስምንት digit መሆን አለበት እና አይ
እ ከስምንቶቹ digit ኦች ውስጥ የመጀመሪያውን capital letter አድርገው ከዛ small letter symbol እና ቁጥር ጨምርበት።
እ እ መጀመሪያ ከም ትልቅ ነው።
የመጀመሪያውን capital letter ታደርገዋለህ
አይ ከዛ ከዛ- በኋላ small letter
እሺ ከዛ አ- ቁጥር እና symbol symbol ደግሞ እነዚህ hashtag ወይ at ምናምን የሆነ የዶላር ምልክት ምናምን አለ አይደለ?
እሺ አዎ አንድ ምልክት አንድ ቁጥር small letter መኖር አለበት። የመጀመሪያውን capital letter አድርገህ ሞክረው።
እሺ ስምንት ከበዛ አይሰ- አይሰራም።
እ ሊሰራ ይችላል ግን minimum ስምንት digit መሆን አለበት።
እሺ እሺ አመሰግናለሁ።
አመሰግናለሁ።
እሺ